ሄላ
ሌላ ተነስተን እንዴት ናቸው?
አብሮ ይስጥልን። እንዴት ኖት?
ደህና ሰላም ነው።
እግዚአብሔር ይመስገን። ዶንኪቲቭ ላይ ነው የደወሉት። መለጣሁት።
እ፣ ሻምበል እባላለሁ። እንትን ነበረ የስራ ማስታወቂያው ላይ መሳተፍ ፈልጌ ነበር ማለት ማመልከት።
እሺ፣ ቪዲዮን አይተውታል? ዩቲዩብ ላይ ያለውን አዎ የሙሉውን አይቼዋለሁ።
ከቪዲዮ ስር መመዝገቢያ ሊንክ አለ።
ኦኬ በዛ ገብተው more information ስለ ራሱ በደንብ እንዲሞሉ ከዛ ይመዝገቡ
ምን አልሽኝ? ይቅርታ ጫጫታል።
ይመዝገቡ። ከቪዲዮ ስር link አለ።
አዎ
ከዛ ከ link ኡ ይግቡና ይመዝገቡ።
okay እሺ፣ አመሰግናለሁ። ግን እንትን ነበረ በእርግጥ በቃ እሺ፣ ያን check አድርጌ እደውላለሁ።
እሺ፣ ነገ ይደውሉ።
እሺ፣ አመሰግናለሁ።